ጤና ይስጥልኝ። ከሱዳን ከቤት ቤት ምን ልርዳው?
እንትን ትኬት እንድታይ እንድታይልኝ ነበር።
እሺ እንገርኝ። እሺ
እሺ አስራ ሶስት እሺ
ሀምሳ ሁለት
እሺ ዘጠና ሰባት እሺ ሰማንያ ዘጠኝ
እሺ ሎስት ነው። አንድ void አለው፣ አንድ lost አለው።
ማስመለሻ አለው ይኖረዋል አይኖረውም። አንድ void ስላለው odd ኡን ይቀንሰዋል። ከሀያ በታች ነው የሚሆነው።
እሺ እሺ።
እሺ ሌላ አለ?
ሌላ ሌላ ይልኝ እሺ አስራ ሶስት እሺ ሀምሳ ሁለት እሺ ሰማንያ አንድ እሺ ሀምሳ
እሺ ይሄ ገና ያልታረሙ ጨዋታዎች አሉት። ሀያ አራት ሰዓት ይጠብቁና ይታረምሎታል።
እሺ እሺ።
እሺ ሌላ አለ?
አስራ ሶስት እሺ ሀምሳ ሰባት እሺ ሀምሳ አንድ እሺ አርባ ዘጠኝ
እሺ ይሄም አንድ ቀይ አንድ ቦይድ አለው፣ ግን ያልታረመ ሁለት ጨዋታ አለው ገና።
እሺ እሺ። እናመሰግናለን።
እሺ መልካም ቀን።